ಏನು ಏನು Hello?
ಏನು
Hello?
ሰላም ጤና ይስጥልን ቴሌቪ
አዎ ለጥያቄ ምናምን ከፈ- ጥያቄ መጠየቅ አቤት ጥያቄ መጠየቅ ከፈለጋችሁ እዚህ ላይ ደውሉ ተብዬ ነው።
ኮከብ ዘጠኝ ሰማንያ አምስት እንቁላል ብሎ ይደውሉ ኮከብ ዘጠኝ ሰማንያ አምስት እንቁላል ብሎ ይደውሉ
እሺ አንድ ቁጥር ላይ ለመመዝገብ ሶስት ቁጥር ለመጫወት
እሺ ለመጫወትን ሲጫኑ ጥያቄ ለመች ብሎት ይሞክሩ ይላል። መርጠው መጫወት ይችላሉ።
እ?
መርጠው መጫወት ይችላሉ።